Good morning, Capital Hotel and Spa. Charlotte speaking. How may I assist you? Hello? ሄሎ ሄሎ፣ ሰላም ጤና ይስጥልኝ። አማርኛ ነው እኮ ያወራሁት። ሶማለኛ ነው ሶማለኛ my dear የለም፣ ሶማለኛ የለም። ሄሎ ሄሎ፣
الو ሰላም ጤና ይስጥልኝ።
عليكم السلام ورحمه الله وبركاته
ምን ፈልገው ነው? ይቅርታ ካፒታል ሆቴል እና ስፓን የደወሉት።
ايه قوم او قال الصومال بيتن ኦሮምኛ ትችላለህ?
ورا يلم الصومال بيتن እንግሊዘኛ የለም፣ ኦሮምኛ የለም፣ አማርኛ የለም።
የለም፣ እኛ ጋር ሶማሊ- ደግሞ ሶማለኛ የለም።
مال ايش يا ايش ما ሌላ ሰው ፈልግና ደውል።